hello ጤና ይስጥልኝ ቤት ቤት hello ጤና ይስጥልኝ እባክዎ በስህተት ሌላ እንትን ጥዬ ነበር ብር ምን አልከኝ? እህ በስህተት የሆነ ብር ከቤት ቤት ውስጥ አምጥቼ ወደ ሌላ ቁጥር በስህተት ጥዬ ነው።
okay በቁጥሩ ነው የተሳሳትከው?
አዎ
በ- የምን ቁጥር ነበር ቴሌ ብር ነው CBE ነው?
ቴሌ ብር።
ቁጥሩን ታውቀዋለህ?
አዎ አመልካች
እሺ ማለት ቴሌ ብሮችን ነው ማናገር የምትችለው ይቅርታ ቴሌ ብሮቹ ቤት ቤት እንጠይቃለን።
ከእኛ side አንዴ ወጥቶ ወደዛ ቁጥር ስለገባ እኛ ምንም ማድረግ አንችልም
እሺ እና እነሱን እንዲተባበሩ ጠይቃቸው።
እሺ እሺ መልካም ምሽት